ሄሎ መልሼ ደወልኩኝ ከቺፕቺፕ okay እሺ እ ቺፕቺፕ app ኡን update አድርገውታል አይደለ?
update አይ ቆይቷል መሰለኝ።
አዎ። ስለዚህ update ያድርጉትና ከዛ okay።
በኋላ እች profile ዋ አለች አይደለ?
አዎ፣ አዎ።
ከ profile ዋ አጠገብ order አለ፣ my order የሚል አለ።
okay እሱ ውስጥ ሲገቡ to receive የሚል አለ
እሺ እና እዛ ላይ ኮዶ አለ። እቺ okay። እዛ ላይ አገኘዋለሁ። በዛው እዛ ላይ በራሱ ቁጥር ነው የምገባው። በዚህ ቁጥር ነው የምገባው አይደለ?
አዎ ኦኬ።
አፕዴት ያድርጉትና app ኡን አ፣ ከዛ እሺ።
በኋላ ከ profile ኡ አጠገብ እቺ my order የምትላለች እሷ ውስጥ ሲገቡ to receive አ፣ የሚል አለ።
okay to pay አለ መጀመሪያ፣ ከዛ to receive አለ። to አ፣ receive ን ሲጫኑ እ፣ አሃ እስካሁን order ያደረጉት ከዛ በኋላ ዛሬ የሚቀበሉት order code አለ እዛ ላይ ያሳዩታል። የቲማቲም አይደለ መቶ አምስት ኪሎ አ፣ የእሱን አ፣ ኮድ ያሳዩታል።
okay እሺ እሺ እሺ እ፣ ካልገባሁት መልሰው ይደውሉልኝ።
okay እሺ እሺ እሺ መልካም ቀን።